ይሻላል ባብሽ እሺ ሄሎ ሳምሪ ወይ እንዴት ነሽ? ሰላም ነው አለን አለን። እግዚአብሔር ይመስገን አለን። ብሩኬ ደዊላ ብሎኝ ነበር። ልከሽለን ነበር መሰለኝ የሆነ shop ኦችን ነው የ- የእናንተ መሆናቸውን ለማረጋገጥ መሰለኝ አለ።
አዎ እንደዛ ነው ያለኝ። ድሮ የነበሯችሁን ላኪልኝ ሲለኝ ድሮ የተከፈተባችሁ የነበሩትን ነው የላኩለት። አሁን okay እየከፈቱት እየሰሩ አይደለም።
የነበሩት ነው።
ነው አዎ። አሁን ግን እየሰሩ አሁን shop ተከፍቶላቸው የቀሩ አዎ አዎ አዎ እየሰሩበት አይደለም።
አዎ አዎ እየሰሩበት ነገር አይደለም።
ያለ።
ትክክል።
አዎ።
አዎ አይ እኛ ግን እየተጠቀምንባቸው እንደሆነ ባለፈው ነግሬሽ አልነበረ?
ነግረሽ ሀምሳ በታች አዎ አዎ አዎ ነግረሽኝ ነበር።
እነሱ አሉ። ባለፈው ለእናንተ የሰጠናችሁ ውቤ አንድን ብቻ ነው የእናንተ አዎ አሁን ላይ ያለው እሱ ብቻ ነው።
አዎ።
እሱንም ነግሬዋለሁ። እየሰራንበት አይደለም ስለው እሺ maybe ላኪልኝ ምናምን ስላለኝ የላኩለት።
okay ነው።
አው okay በቃ እሺ። አይን ያስረዳዋል። አይን ደግሞ አንቺ የእናንተ ሂሳብ መስ- እንዳይመስሎሽ እንደዛ ነበር እስከ እያለኝ እስከ መሰለኝ።
አርባ ነው ያልሽኝ አይደለ? እስከ አዎ፣ አርባ እስከ ድረስ?
ሀምሳ ሀምሳ ድረስ እስከ ሀምሳ ነው የኛ።
አዎ።
እሺ፣ ከዛ እሱን በታች አባለፉት ያሉትን ነው እንዳለ የመጣው።
የተነኩት እም?
በቃ እሺ፣ ባለፈው ዕለት እንደዛ ስለነገርሽኝ ከከፈትንም ከአምስት ከሀምሳ ባሉት እንከፍታለን።
በቃ የመጨረሻው እሱ ነው እና እስ- እኔ- ወይ እስከዚህ ብዬ list ኡን ልላክልሽ በቃ ነኝ ደስ ይለኛል እንደዛ ማገኝ።
በቃ።
እሺ ላኪልኝ እሱ በቃ እና እንደዚህ ደግሞ እሱ እሺ።
ላኪልኝ እና ደግሞ ደጀን branch እሺ።
ልኬላችሁ ነበር ቴሌግራም ጋር lock አድርጓል እና unlock አስደርጉት።
አልተከፈተም እስካሁን አልተከፈተም። check አድርጎት ድጋሜ አልሰራልኝም ማለት ነው።
ደጀን። እሺ በቃ እኔ check አደርገዋለሁ እና ያንን ነገር አ- የመጨረሻው የትኛው እንድጠቀም እነግርሻለሁ።
እሺ እሱንም ላኪልኝ ፋይል።
እሺ፣ እሺ ጄሪ፣ እሺ ቻው። እሺ